hello, hello, hello,
ጤና ዳኛ ከብዚ ኢትዮጵያ ነው የምንደውልሎት።
ሰሜን ኢትዮጵያ
ከብዚ ኢትዮጵያ ነው የምንደውለው። ደንበኛችን እግዚአብሔር ይመስገን።
የቤት ለምለም ነው እ?
ለምለም ቤት ውስጥ አ
እሺ። ሰሞኑን ከብዚ ኢትዮጵያ በ text አዲስ የመለያ ቁጥር እየተላከ ነበር። ደርሶታል?
መሰለኝ check ላድርገው። እሱ ምን ላድርገው?
ደርሶታል?
አ
እሺ። ይሄን ለማረጋገጥ እናመሰግናለን።
እሺ